ministri di Vorane Makhanyetsa.
እኮ እንትን ሲቋረጥ ተበድልበት እንትን ያደርግና ስታክ ያደርጋል።
ም- ምን ይልሃል? አይቆርጥም?
ኖ ይ- ይመድባል እሺ ግን ስታክ ያደርጋል። አሁን ወደ ሰ- ሰባት ሺህ ብር ምናምን ነገር ቆረጠብኝ እንትን ሳላደርግ።
ያችኋል ነው የምትጫወተው።
አዎ ኮኔክሽን ትንሽ ዊክ ከሆነ እንደዛ ነው የሚያደርግህ። በደንብ ስትሮንግ የሆነ ኮኔክሽን ይፈልጋል። ሌላ እ፣ ለዛ ነው ለዛ ነው እሺ ይሄን ምናምን አብርታ ከሆነ yeah።
እሱን አጥፋውና ጥሩ connection ያለበት ጋር ተጫወት።
እንጂ አሁን የተበላሁትን ተበልቻለሁ ማለት ነው።
አዎ ምን ማድረግ አንችልም already ምክንያቱም ኔትወርክ ነው ብለው እንትን አይለውም እሱ አንዴ እንደመደበ ከዛ ልክ connection ኡን ሲያገኝ ይቆርጠዋል ገባህ ለዛ ነው እሺ ሰላም።
ይሰቅላል